ኮሚሽን ትከፍላለህ።
ጤና ይስጥልኝ ላሰሪ ነው አብሮ ይስጥልን። እንዴት ዋላችሁ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ወንደሰን እባላለሁኝ የኤሌክትሪክ ባለሙያ ነኝ እና ለመመዝገብ ፈልጌ ነበረ።
እሺ ወንደሰን ያባቶ ስም፣
ወንደሰን ከተማ
እሺ እድሜ፣
ሀምሳ ስድስት
እሺ መኖሪያ አድራሻው፣
መኖሪያ አድራሻ ሳሪስ
እሺ የስራ ዘርፎትን በዝርዝር ይንገሩኝ፣ የሚሰሯቸውን ስራዎች።
የስራ ዘርፍ የሚሰራቸው ኤሌክትሪክ ኤሌክትሪክ ጥገና፣ መስመር ዝርጋታ እና መስመር ዝርጋታ፣ ጀኔሬተርም እሰራለሁ፣ ሞተርም እሰራለሁ፣ sanitary ም ቢሆን እሰራለሁ። በዋናነት ግን ኤሌክትሪክ እሺ እ ምን ያህል ጊዜ ልምድ አለዎት?
ምን ያህል ጊዜ ልምድ አለዎት?
በኤሌክትሪክ ወደ ሀያ አመት ሀያ አምስት አመት
እስኪ ስለ ጉዳይ መረጃ ከየት አገኙ?
መረጃ ያው እ ከ customer ነው ያገኘሁት እዚህ በሰራሁት ውስጥ ከእናንተ
እሺ ሙሉ መረጃዎትን ሞልቻለሁ። ነገር ግን ወደ ስራ ገበያ ለመግባት አንድ ቀን ቢሮ ወደ ቢሮ መምጣትና orientation መውሰድ ስላለብዎ ቀጠሮ ለማስያዝ እ እሺ።
ደውለን እናሳውቆት ይሆናል።
እሺ፣ እግዚአብሔር ይስጥልኝ። በዚህ ስልክ ልደውል?
እኛ ደውለን እናሳውቆታለን። እርስዎ መደወል አይጠበቅቦትም።
እሺ ስልክ ቁጥር ልስጥሽ። በዚህ ስልክ እሺ።
ቁጥር አለ ዜሮ ዘጠኝ እሺ።
አንድ አንድ ዜሮ እሺ።
ዘጠኝ አንድ አንድ እሺ
ሰላሳ ስምንት ዘጠና አምስት ዜሮ አምስት
እሺ ይዤዋለሁ።
ሰላሳ ስምንት እንደውሎታለን።
ዘጠና አምስት ዜሮ አምስት እሺ እሺ ሰላሳ ስምንት በተጨማሪም ዘጠና አምስት ዜሮ አምስት እሺ ቴሌግራም ቻናል አለንና እሱ እንዲቀላቀሉ ደግሞ link ልክሎታለሁ።
እሺ እሺ thank you እሺ መልካም ቀን።
እሺ መልካም አሜን እሺ